ሰባተኛ ሪም ክፋይ መደብ መእህር መውህርት መእህሪት መውህሪት መእህዲት መውህዲት አንዲት ይሆናሉ። መክልዕት መክልኢት መድግሚት መክእብት መክእቢት ሁለት ሁለቲቱ ሁለተኛይቱ ሁለትያይቱ መስልስት መስልስ መስልሲት ሶስት ሶስቲቱ ሶስተኛይቱ ሶስትያይቱ መርብዕት መርብዒት አራት አራቲቱ አራተኛይቱ አራትያይቱ መህምስት መህምሲት አምስት አምስተኛይቱ አምስትያይቱ መስድስት መስድሲት ስድስት ስድስተኛይቱ ስድስትያይቱ መስብዕት መስብዕት ሰባት ሰባተኛይቱ ሰባትያይቱ መስምን መስምኒት ስምንት ስምንተኛይቱ ስምንትያይቱ መትስዕት መትስኢት ዘጠኝ ዘጠነኛይቱ ዘጠነያይቱ መእስር መእስሪት አስር አስረኛይቱ አስርያይቱ ሳድሱን ግዕዝ ሲወርሰው መእህርተ መውህርተ መእህሪተ መውህሪተ መእህዲተ መውህዲተ አንዲትን መክልዕተ እያል እስከ አስር አርባ ሰባተኛ ሪም ክፋይ መደብ ተፈጸመ።